ጤና inspection ሪፖርት ነው።
withdraw አልሰራም ብሎኝ
ምን ይሎታል?
እ ምን ይሎታል?
you have a pending withdraw request please wait until
ከ transaction history ላይ አልገባለሁትም። screenshot አድርጎ የላኩልን pending የሚለውን
ቴሌግራም ላይ አ
ኧረ ስንት ቀን የቴሌ ብር ሷል ያልገባልኝ ነበር። ለቂ ገብተውም አያውቁም።
እሱን ይላኩ አንድ ላይ እሺ ይላኩ።
ድግ- እሺ አይ እኔ ገብቷል። የሆነ ሰው አልገባም። አንድ ላይ ሳይዋል አሁን እልክልሻለሁ።
እሺ እሺ አ- አስር ቤት ነው መሰለኝ ስልኳ አይደል?
ሰባ ስምንት ቤት
አዎ አዎ እሺ በቃ እልክዋለሁ።
እሺ